ክፍል አራት አእመረ የአእመረ እርባታ አእመረ አወቀ የአምር ያውቃል ያእምር ያውቅ ዘንድ ያእምር ይወቅ አእምሮ አእምሮት ማወቅ አእማሪ ያወቀ አእማርያን ያወቁ አእማሪት ያወቀች አእማርያት ያወቁ እሙር የታወቀ አእማሪ የሚያውቅ አዋቂ ማእምር አዋቂ አእምሮ እውቀት አንደኛ የአእመረ ሰርዌ አድለወ አድለወ አደላ ያደሉ ያደላል ያድሉ ያደላ ዘንድ ያድሉ ያድላ አድልዎ አድልዎት ማድላት አድላዊ ያደላ አድላውያን ያደሉ አድላዊት ያደላች አድላውያት ያደሉ አድላዊ የሚያደላ አድላይ ሁለተኛ የአእመረ ሰርዌ አጥረየ አጥረየ ገዛ ጥሪት አደረገ ያጠሪ ይገዛል ጥሪት ያደርጋል ያጥሪ ይገዛ ዘንድ ጥሪት ያደርግ ዘንድ ያጥሪ ይግዛ ጥሪት ያርግ አጥሪዮ አጥሪዮት መግዛት ጥሪት ማድረግ አጥራይ የገዛ ጥሪት ያደረገ አጥራያን የገዙ ጥሪት ያደረጉ አጥራይት የገዛች ጥሪት ያደረገች አጥራያት የገዙ ጥሪት ያደረጉ አጥራይ የሚገዛ ጥሪት አድራጊ ጥሪት ጥሪት ገንዘብ ሶስተኛ የአእምረ ሰርዌ አመንተወ አመንተወ መንታ አደረገ ያመነቱ መንታ ያደርጋል ያመንቱ መንታ ያደርግ ዘንድ ያመንቱ መንታ ያደርግ አመንትዎ አመንትዎት መንታ ማድረግ አመንታዊ መንታ ያደረገ አመንታውያን መንታ ያደረጉ አመንታዊት መንታ ያደረገች አመንታውያት መንታ ያደረጉ ምንትው መንታ የሆነ አመንታዊ መንታ አድራጊ ምንታዌ መንታነት መንታ መንታ አራተኛ የአእመረ ሰርዌ አመክነየ አመክነየ አመካኘ ያመከኒ ያመካኛል ያመክኒ ያመካኝ ዘንድ ያመክኒ ያመካኝ አመክንዮ አመክንዮት ማመካኘት አመክናይ ያመካኘ አመክናይያን ያመካኙ አመክናይት ያመካኘች አመክናይያት ያመካኙ አመክናይ የሚያመካኝ አመካኝ ምክንያት ምክንያት አምስተኛ ሰርዌ አመድ በለ አመድ በለ አከማቸ ሰበሰበ ያመደብል ያከማቻል ያመድብል ያከማች ዘንድ ያመድብል ያከማች አመድ ብሎ አመድ ብሎት ማከማቸት አመድ ባሊ ያከማቸ አመድ ባለያን ያከማቹ አመድ ባሊት ያከማቸች አመድ ባለያት ያከማቹ ምድቡል የተከማቸ አመድ ባሊ የሚያከማች አከማች መድበል መከማቻ መሰብሰቢያ። ስድስተኛ ሰርዌ አንቀልቀለ አንቀልቀለ ተናወጠ አናወጠ ያንቀለቅል ይናወጣል ያንቀልቅል ይናወጥ ዘንድ ያንቀልቅል ይናወጥ አንቀልቅሎ አንቀልቅሎት መናወጥ አንቀልቃሊ ያናወጠ አንቀልቃሊት ያናወጠች አንቀልቃለያን ያናወጡ አንቀልቃሊት ያናወጠች አንቀልቃለያት ያናወጡ እንቅልቁል የሚናወጥ አንቀልቃሊ አናዋጭ ተናዋጭ ነቀልቃል መነዋወጥ። ሰባተኛ የአእምረ ሰርዌ አንሰሃ ስሃ አንሰሃ ስሃ አንቀሳቀሰ ተንቀሳቀሰ ያንሰሃስህ ያንቀሳቅሳል ይንቀሳቀሳል ያንሳህስህ ያንቀሳቅስ ዘንድ ያንሳህስህ ያንቀሳቅስ አንሳህስሆ አንሳህስሆት መንቀሳቀስ አንሳህሳሂ ያንቀሳቀሰ አንሳህሳህያን ያንቀሳቀሱ አንሳህሳሂት ያንቀሳቀሰች አንሳህሳህያት ያንቀሳቀሱ ንስህሳህ መንቀሳቀስ አንሳህሳሂ አንቀሳቃሽ ተንቀሳቃሽ ነሰህሳህ አረማመድ። ስምንተኛ ሰርዌ አቅያሃ ይሃ አቅያሃ ይሃ አቅላላ ያቅያሃይህ ያቅላላል ያቅያህይህ ያቅላላ ዘንድ ያቅያህይህ ያቅላላ አቅያህይሆ አቅያህይሆት ማቅላላት አቅያህያሂ ያቅላላ አቅያህያህያን ያቅላሉ አቅያህያሂት ያቅላላች አቅያህያህያት ያቅላሉ አቅያህያሂ የሚያቅላላ። ዘጠነኛ ሰርዌ አስተሰነ አለ አስተሰነ አለ አሰናበተ ያስተሰናእል ያሰናብታል ያስተሰንእል ያሰናብት ዘንድ ያስተሰንእል ያሰናብት አስተሰንእሎ አስተሰንእሎት ማሰናበት አስተሰንአሊ ያሰናበተ አስተሰንአልያን ያሰናበቱ አስተሰንአሊት ያሰናበተች አስተሰንአልያት ያሰናበቱ አስተሰንአሊ የሚያሰናብት አሰናባች። አስረኛ ሰርዌ ቀበያው በጠ ቀበያው በጠ ቀላወጠ ይቀበያወብ ይቀበያወብጥ ይቀላውጣል ይቀበያውብጥ ይቀላውጥ ዘንድ ይቀበያውብጥ ይቀላውጥ ቀበያውብጦ ቀበያውብጦት መቀላወጥ ቀበያውባጢ የቀላወጠ ቀበያውባጢያን የቀላወጡ ቀበያው ባጢት የቀላወጠች ቀበያው ባጢያት የቀላወጡ ቀበያው ባጢ የሚቀላውጥ ቀላዋጭ ቅቢው ባጤ ቅልውጥ። አስራ አንደኛ ሰርዌ ተውሃ ውሃ ተዋሃ ውሃ ተመላለሰ ተብለጨለጨ ይትወሃዋ ይመላለሳል ይብለጨለጫል ይትዋህዋህ ይመላለስ ዘንድ ይትዋህዋህ ይመላለስ ተዋህውሆ ተዋህውሆት መመላለስ ተዋህዋሂ የተመላለሰ ተዋህዋህያን የተመላለሱ ተዋህዋሂት የተመላለሰች ተዋህዋህያት የተመላለሱ ተዋህዋህያት የተመላለሱ ተዋህዋሂ የሚመላለስ ተመላላሽ ውህዋሄ ብልጭልጭታ ነጸብራቅ ተፈጸመ የአእመረ ሰራዊት ርባ